ሄሎ ሰላም ጤና ይስጥልኝ። ቤት ስፔስ ከዳር ነኝ። እባክዎን ልርዳው?
ቦነስ ለማስለቀቅ ነበር።
እሺ የቤት ቤት ቁጥ ካሸር ኮዱ ንገረኝ አባት።
ዘጠና ዘጠኝ ሰባ ሰባት
እሺ
ዘጠና ሁለት አንድ
ዘጠና ዘጠኝ ሰባ ሰባት ዘጠና ሁለት አንድ ቦነስ ሀያ ብር አለው። እሺ እናመሰግናለን ስለደወልክ። መልካም ቀን